ተይዛለች። Hello፣ ጤና ይስጥልን። ዋሽንግተን ሕክምና ማዕከል።
አብሬት ሰላም ነሽ?
እግዚአብሔር ይመስገን። ምን እንርዳው?
እንትን እን- እንትን appointment መያዝ ፈልጌ ነበርኩ። ከውጭ የሚመጡት ሐኪሞች ነበሩ አዎ።
አይደለም?
አዎ gastroenterologist ኦች ሐኪሞች ይመጣሉ። ምንድን ማንጋ ነው?
እ፣ gastroenterologist ነው።
ከምን
ከ- አይ እ፣ ባለፈው እናንተ ጋር የሆነ ጊዜ መ- መታ ነበረች እና ያው የሆነ የ gastric ችግር ነበረባት እና ምን የምን አሉ ከውጭ የሚመጡ ሀ- ከሚ- ከውጭ የሚመጡ ሐኪሞች ስለነበረ እነሱ ናቸው የምንፈልገው። gastro- gastroenterologist እሺ፣ የጨጓራ የጨጓራ እሺ፣ አንዴ ጠብቁ።
እሺ።
ካርድ አላችሁ እኛ ጋር ከዚህ በፊት
እ፣ በ- በ- በድንገተኛ መታ ነበረች እ፣ ከሶስት ቀን በፊት ማታ
በቃ ካርድ አላችሁ ማለት ነው። እዚህ አላቸው አው ግን የተመዘገበ ቁጥራቸው ሌውና ልደውልሽ።
እሺ፣ እሺ፣ ቻለ።
እሺ፣ ይቅርታ እሺ።
እሺ